ሄሎ ወይ ሰላም ነው?
እግዚአብሔር ይመስገን።
እንትን መኪና ይኖራቸዋል?
ምን አይነት ሱዙኪ ቫን ወይም ደግሞ ወንበር ያለው
ሱዙኪ ኤብሪላ ኤቭሪ እ?
የለንም አሁን ላይ ያላት
ምን አለ አሁን
ዳማ ሲመቹ- ዳማ ሲመቹታል ዳማስ አለ ቱ ነው ዋን
ቱ ባ- በቫን በቫን ቱ እም፣ ስንት ይባላል?
ስምንት ከሀምሳ
ኦኬ የቤትስ ምን አለ?
ኮምፓክት አለን፣ ቤትስ አለን፣ ዲዛይር አለን።
አ፣ ቀነስ የሚል ዋጋ ባንክ ያለበት ነው።
ሊፋን አምስት ሀያ
ሊፋን አምስት ሀያ እም፣ ስንት
ሁለት ሺህ አስሩ አንድ ሚሊዮን አንድ መቶ ሀምሳ ሺህ ብር ነው። ባንክ ይወጣለታል
okay አንድ ሚሊዮን
አንድ መቶ ሀ- ሀምሳ ሺህ ብር ነው። ዋ- ሁለት ሺህ አስራ ሁለት አለን አንድ ሚሊዮን አንድ መቶ ሺህ
okay እሺ። እና የት ነው መጥተን ለማየት
ቆም መስቀል ፍላወርም አለን ፓስተርም አለን። ፓስተር ሁለት ሺህ አስር ሊፋን አምስት ሀያው አለ መምጣት ይችላሉ።
okay እሺ። ፓስተር እሺ።
ወይ ደግሞ ዞታይ አለን ዞታይ አለን አንድ ሚሊዮን ብር ምን አለ?
ዞታይ
okay እና ባንክ ስንት ነው የሚባለው?
አንድ ሚሊዮን ብር ነው። ባንክ ባንክ ከሆነ አንድ አንድ ሚሊዮን አንድ መቶ ሺህ ነው።
okay እ፣ ባንክ ስንት ይወጣለታል?
አራት አራት
አ
እሺ። ኦኬ ፓስተር ምኑ ጋር ነበር?
አደባባዩ ፊት ለፊት እሺ እሺ